hello hello
hello አይሰማም?
ይሰማል።
እሺ የ- እንትን የተያዘ የለም። ስለዚህ ያዝልሽ
እ፣ አዎ እ፣ ከሰዓት ቆይ ማለት ነው፣ ተመልሼ ጠዋት ላይ?
ልደውልልሽ። አዎ፣ እሺ ጠዋት ከሰዓት?
አለ okay እ?
በቃ ከሰዓቱን ያሽልኝ፣ አሁን አስገባለሁ አሳውቅሽ። አሁን ሊያዝልሽ
እ አዎ ሊያዝልሽ። እሺ አሜራ፣ አዎ።
እ፣ ሌላ የምትፈልጊው ነገር አለ?
ፖድካስት መክለት ነው። ዋጋውን ስለማውቀው አስገባልሻለሁ አሁን ባንክ ሄጄ እ፣ አዎ።
የተለወጠ ነገር ካለ ግን ደውዬ አደርግሻለሁ ወደ
በቃ እሺ እንትን በይኝ። እስከ ፎቶ ላኪልኝ፣ screenshot ላኪልኝ።
አዎ እሺ እሺ